አላውቅም ገና ተጎዳሁኝ በፍቅርሽ ቶሎ ቶሎ በይ ተመለሽ የውበትሽን የናፍቆትሽን ቃና አልጠገብኩም ገና ተጎዳሁኝ በፍቅርሽ ቶሎ ቶሎ በይ ተመለሽ ናፍቄሻለሁ አንቺን አንቺኑ ብያለሁ የውበትሽን የናፍቆትሽን ቃና አልጠገብኩም ገና ተጎዳሁኝ በፍቅርሽ ቶሎ ቶሎ በይ ተመለሽ የውበትሽን የናፍቆትሽን ቃና አልጠገብኩም ገና ተጎዳሁኝ በፍቅርሽ ቶሎ ቶሎ በይ ተመለሽ አይ ከኔ መቋረጥሽ ሆኖብኝ ዱብ እዳ። Ah, የሰራ ቅጣቴ ውይ፣ በሀሳብ ተጎዳ። እንታረቅ ከያጣም እንጂ መኖር አልችልም ያላንቺ የውበትሽን የናፍቆትሽን ቃና አልጠገብኩም ገና ተጎዳሁኝ በፍቅርሽ ቶሎ ቶሎ በይ ተመለሽ የውበትሽን የናፍቆትሽን ቃና አልጠገብኩም ገና ተጎዳሁኝ በፍቅርሽ ቶሎ ቶሎ በይ ተመለሽ አይ ደማቅ እንደ ፀሐይ ውብ ውብ እንደ ጨረቃ አይ የልቤ ማራኪ ውይ፣ የንጉሥ አለቃ ተያታም እንጂ መኖር አልችልም ያላንቺ